Hello ሰላም ጤና ይስጥልኝ።
ሰላም ነው። chatting agent መሆን ፈልጌ ነበረ።
እሺ የት አካባቢ ነው?
ወደ እንሴ ነው አካባቢ የት እንሴ ነው።
እንዴ ነው?
አ እሺ በዚህ ቁጥሮትን ይንገሩኝና እኛ contact እናደርጉታለን።
እ?
ቁጥሮትን ይንገሩንና እኛ contact እናደርጉታለን።
ቁጥሩ ይሄ ነው 0916
እሺ ዜሮ ዘጠኝ አስራ ስድስት 75
እሺ 98 11
ዘጠና ስምንት አስራ አንድ እሺ አ እኛ contact እናደርጋለን።
እሺ percent ኡ ስንት ነው ግን?
እሱን እ፣ ስ- እንነግርሃለን የዛኔ እሺ።
እንደውልልሃለን።
ዛሬ ትደውላላችሁ?
እርግጠኛ አይደለሁም እሱን ያሳውቅልሃለሁ።
እሺ።
እሺ መልካም ቀን።
እሺ።